ቴዎድሮስ አቤል
ዘጠና ሰማንያ ስምንት
ስንት አልከኝ?
ዘጠና ሰማንያ ስምንት
ማነው ስምህ?
ከድር
እ?
ከድር ከድር
ሳድቅ ነው ያልከኝ?
ኧረ ከድር ከድር ከድር ዘጠና ሰማንያ ስምንት ነው ያልከኝ?
አ አ ምን ሆነብህ?
pin አድርጊልኝ።
አየዋለኝ። እሺ እሺ ጃፓን ኮንዶሚኒየም ነው የሚለው።
አየዋለኝ። እዚህም ጃፓን ኮንዶሚኒየም ነው የሚለው አይደለ?
አ እዚህ ቦሌ ጃፓን ነው።
check አደርገዋለሁ።